አሜሪካ ሌሎች ዳላስ ያጥል
አብሮ ይስጥልን። እግዚአብሔር ይመስገን።
ከወደባይክ ማኑፋክቸር ነበር የደወልኩልክ።
እሺ ባለፈው አውርተን ነበር
አዎ አውርተን ነበረ።
ወደ የአዳማን ክስቼ ካዋራ
እ፣ ሰሞኑን አልተመቸኝም ነበርና ትንሽ ስራ ቢዚ ሁኜ ያ
አልደውልለትም ዛሬ። አዎ ዛሬ ደውልበታል።
እሺ እሺ
እሺ ደውዬ አሳውቅሻለሁ።
እሺ እሺ መልካም እሺ በቃ